ይስጥልን ቤት
ሄሎ አብሮ ይስጥልን። ሰላም ነው። ቤስት ቤት ነው አይደል?
አዎ ቤስት ቤት ነው።
እና ኦንላይን ላይ ለመጫወት ስራ ፈልጌ ገብቼ ጨዋታዎችን ምናምን እሺ ከዛ እዚህ ያለውን password የሰጠኝ ምናምን ሞልቼ ግን እሺ ብለኝ
እ ምንድን ነው እንዲህ ያለክ?
ልክ ጨዋታዎችን ምናምን መርጬ ጨርሼዋለሁ። ከዛ በኋላ ም፣ የሆነ የምነካው ነገር ከዛ password ምናምን password ሰጥቼ እ?